ሄሎ
ሄሎ፣ ሄሎ፣ ጤና ይስጥልኝ።
ጠብታ አምቡላንስ ፈልገን ነበር።
እሺ፣ ከየት ነው?
ጃሞ ሶስት ገብርኤል ከዛ ወዴት ነው የምትሄዱት?
እ፣ ጴጥሮስ።
ጴጥሮስ ቀጠሯችሁ ነው ዛሬ?
አይ በድንገተኛ ኢመርጀንሲ ነው የሚሄደው። በጣም ታሞብን።
በኢመርጀንሲ አ።
የመንግስት ተቋም መሄድ ስለማይቻል አቅራቢያችሁ ወዳለ ጤና ጣቢያ ብቻ ነው መውሰድ የምንችለው።
በኢመርጀንሲ አብቲ በኢመርጀንሲ መሄድ አይቻልም። ሄሎ በል።
ሄሎ ኢመርጀንሲ የመንግስት ተቋማቶች ላይ መሄድ አይቻልም።
አርገህ ነው የምትሰጥ። ሄሎ በል።
ሄሎ ሄሎ እናት ሆልድ አደረጋችሁት። ሄሎ አይሰማም እና ይሰማኛል። አሁን በ emergency የመንግስት ተቋም ላይ መሄድ ስለማይቻል እኛ መውሰድ የምንችለው የ- ወይ የግል ተቋም ወይንም ደግሞ የጤና ጣቢያ ላይ ብቻ ነው።
okay ከዛ refer ይዘን ነው ግዴታ ከዛ የሚደለብ refer ተይዞ ነው የሚኬደዋ።
እሺ ችግር የለው እሺ
እሺ፣ ስለዛ ይምጡ።
አ እሺ፣ የአምቡላንሳችን አገልግሎት ክፍያ አምስት ሺ ስድስት መቶ ሀምሳ ብር ነው።
okay እሺ okay፣ ይምጡ።
አ አ ገብርኤል መልካም፣ ከሆነ ስልክ ቁጥራችሁ ልውሰድ።
እሺ
ስልክ ቁጥር ስጡኝ።
እሺ ዜሮ ዘጠኝ አስራ ሁለት
እሺ፣ ይሄኛውም በዚህ የተደወለበትም እሺ።
የመስመር ነው የደወላችሁት።
okay እሺ ዜሮ ዘጠኝ አስራ ሁለት እሺ፣ ዜሮ አራት እሺ፣ ስልሳ አራት ዘጠና አምስት ስልሳ አራት ዘጠና አምስት ምንድን ነበር አዎ።
ከይዛቸው
እ፣ ማለት በቃ ደ- እንደ ወገቤን ነው የሚለው እንጂ የሚታወቅ medical history pneumonia የላቸውም።
ደግሞ ትናንትና እንትን አለበት ነው ምናምን እዚህ የግል ወስደነው ነበር መልካም።
በጉልኮስ ነው ያደረው እ።
አሁን ግን conscious ናቸው ራሳቸውን ያውቃሉ አይደለም?
አዎ ያው ድክም ማለት እንጂ አውቃለሁ።
መልካም። pneumonia ካላቸው መስኮት ከፋፍቱላቸው እና ብዙ ሰዎች እሳቸው አካባቢ አታብዙ።
እሺ እሺ እሺ፣ መልካም። አሁን ይመጣሉ።
እሺ